ረቤት ኮምላርዶ
ጤና ይስጥልኝ። ሰላም ነው?
እግዚአብሔር ይመስገን።
ውዝድሮ አድርጌ ብር ስላልገባልኝ አስመዝግቤ ነበር ባለፈ።
ከዚህ በፊት አስመጣ
አዎ፣ ሁለት ሳምንት አልፎታል።
በዚህ ቁጥር ነው የሚጠቀሙት።
አዎ፣
ይሰማል ደንበኛችን።
አዎ፣ አዎ፣ በዚህ ቁጥር ነው።
እሺ፣ እሺ ሙሉ ስሞትን ይንገሩኝና ላረጋግጥልዎት።
ክንደያ ካሳይ።
እሺ ደንበኛችን መስመር ላይ ይጠብቁን።
እሺ
ደንበኛችን መስመር ላይ አሉ።
አዎ፣ አለሁ።
እሺ መስመር ላይ ስለጠበቁ እናመሰግናለን። ጉዳዮች ለሚመለከተው አካል ተላልፎሎታል። መልስ እየጠበቅን ነው ከባለሙያዎቹ።
እኮ ሁለት ሳምንት አልፎታል እኮ።
አዎ ደጋግሞ ደውለው ነበረ። ደግመን አመልክተን ነበረ ለባለሙያዎቹ፣ ግን መልስ እየጠበቅን ነው። እስካሁን ምንም አዲስ የደረሰ መረጃ ባለሙያዎቹ የለም።
የእናንተ ነው? የእናንተ ነው?
ምን አሉኝ?
የእናንተ ክፍል ነው?
አዎ አዎ
አይ ማለት ያን ያህል ጊዜ የሚፈጅበት ጊዜ እኔ አልገባኝም።
ልክ ነው።
ይሄ ቀላል ነገር ነው። ብሩ ተልከዋል አልተገ- አልተላከም ቸክ ለማድረግ ቀላል ነገር ነው። ያን ያህል ሁለት ሳምንት ሙሉ የሚፈጅበት ጊዜ ልክ ነው።
ለማጭበርበር ደንበኛችን ምናምን ካልሆነ
በፍጹም አይደለም። በ- ብዙ customer ኦች እንደዚህ በ system ችግር ምክንያት ሪፖርት አድርገው ነበረ። በወረፋ እያስተናገድ ነው እንደዘገዩቦትም ይገባኛል።
አይ ም- ምን መሰለሽ እኔ ባለሙያ ነኝ። ቴሌኮም ነው የምሰራው።
አዎ
ስለዚህ ይሄ ነገር ገብተዋል አልገባውም check ለማድረግ ቀላል ነገር ነው።
ልክ ነው።
ማለት እኛ ስለምንሰራበት ነው። ቴሌብር እኛ አንዳንዴ fail ያደርጋል።
አዎ ገብተዋል አልገባም check ለማድረግ ምንም የ- የሁለት ደቂቃ የሶስት ደቂቃ ስራ ነው። የእናንተም ከዛ የተለየ ነገር አይደለም፣ ተመሳሳይ ስራ ነው።
ልክ ነው።
ስለዚህ እኔ እንጃ ማለት እ፣ አልገባኝም። እንደዚህ ያን ያህል ጊዜ የሚፈጅበት አንድ ቀን ሁለት ቀን ሊፈጅ ይችላል።
እሺ በተቻለን መጠን በፍጥነት ለመስራት እንሞክራለን። ደግሞም ስላመለከቱ ደግሜ ያስተላልፍሎታለሁ ስሞትን። በጣም ይቅርታ።